ይር hello ጤና ይስጥልኝ።
አብረን ስትልህ ከቺፕቺፕ ነበር የምደውልዎት።
እሺ order አድርገው ያልመጣ product አለዎት?
አዎ አለኝ ምን ነበር
እ ምን ነበር ያልመጣው?
አዎ ማካራኒ ነው ምናምን ነገር ማካራኒ ማካሮኒ።
የሆነ ነገርም ሌላም አዝዤ ነበር ስለቆየ ረስቼዋለሁ።
okay አዎ፣ ለእኛ ግን system ላይ እያሳየን አይደለም። order ያደረጉበትን screenshot አድርገው ይልኩልናል። እርስዎ ላይ ያሳዩታል ፕላትፎርሙ ላይ
ፕላትፎርሙ ላይ ቆይ እልክልሻለሁ። ምን ላይ ትልቅ ልክልሽ?
ቁጥር ልንገሩ ዜሮ ዘጠኝ አርባ አራት
okay አርባ አራት እሺ አስራ አንድ
okay። ከዚህ በፊት ላይ የተደወለልኝ በዛ ስልክ እልክልሻለሁ። በቃ በቃ በዛ ይላኩልንና check አድርገን ነገ እንልክልዎታለን። የት ነው location ኡ?
በቃ በዛው ላይ እልክልሻለሁ location ኡ ማለት
እሺ መልካም